hello ጤና ይስጥልኝ ቤት ቤት ጤና ይስጥልኝ።
አቤት ምን ልርዳክ?
deposit ሰርቻለሁ እስካሁን አልገባልኝ።
እም?
ዲፖዚት
ዲፖዚት አድርገህ አልገባልህ?
አዎ እስካሁን አልገባልኝ። ቻፓ ዛሬ ደስ busy ነው።
ቻፓ አዎ አዎ፣ busy ነው ዛሬ ትንሽ system ኡን እያስተካከለ ስለሆነ ነው።
አ- እሺ አሰ- message ኡ ልከልናል ለኛ።
አዎ ቴሌግራም ላይ OK እሺ፣ ማማ ስም ነው የላክልን ስዋይፕ እ?
ስዋይፕ ስዋይፕ የሚያወራ ሰው አለ እዛ ላይ አዎ ቴሌግራም ይሄን እያወሩክ ነው። ከዚህ ከ- ከት- ቤስት ቤት እያወሩክ ነው አይደለ?
ማን ከቤስት ቤት የሚያወራ ሰው የለም።
የ- አ- ነበረ ቅድም እሺ አሁን ላይ እ፣ የሚያወራ ሰው አለ? እስቲ ስማቸውን ትነግረኛለህ?
አላውቅም
እኮ ቴሌግራም ላይ የለም። እዛ ላይ ከላይ ያለልህ።
የለ
እሺ ማን ነው ስም? check ላደርግልህ አንዴ።
ስዋይፕ ስዋይፕ
እየወጣልኝ አይደለም። እስቲ hi ትለኛለህ ወይስ ም- መቼ ነበር የላከው? ስንት ሰዓት አካባቢ?
እ፣ ቅድም አስር ሰዓት ግን ያወራ ሰው ነበር አይደል?
አዎ hi hi አልኩ አሁን እ? አውርተውካል?
አሁን hi አልኩ hi እሺ hi በለኝ። እሺ እሺ እሺ ላገኘው። እሺ